ጤና ይስጥልኝ ደንበኛችን
ጤና ይስጥልን። አሁን ተቋርጦ ነበር። አሁን ያወራ አዎ እያረጋገጥኩሎት ነበር።
አ፣
ምናልባት በባለሙያዎቹ ተደውሎሎት ይሆናል እ፣ deposit እኔ ደውዬ እያደረጉ ነበረ ነበር።
ከአሁን በፊት deposit እ፣ እንትን ብሎ እሺ
እዛ አላስገቡም። ትላንት ደውሎልኝ ነበረ እኔም አላነሳሁትም።
እሺ ደንበኛችን እ፣ ኩዊክ ብሮትን check አድርገዋል።
እ?
ኩዊክ ብሮትን
ምን ብል website ኡ ላይ ሄደው ያረጋግጡ ብሩ መግባቱ deposit መደረጉ አልገባም። አይ አልገባም።
ዛሬ ያረጋግጠዋል።
አሁን አሁን አረጋግጫለሁ።
እሺ ደንበኛችን የገንዘቡ መጠን ስንት ነው?
አንድ መቶ
እሺ አሁን የደረሰን መረጃ ሁለት መቶ ብር deposit ሁለት case number ኦች የመቶ ከአሁን ብር ነው በፊት ሁለት አንድ መቶ ነበረ።
ብር እም፣ እሱ እንደገባ አረጋግጠዋል።
ምንም አልገባም።
ሁለት መቶ ብሩም መቶ ብርም አልገባውለትም።
ሁለቱም አልገባም።
እሺ ደንበኛችን ደግሜ ስሞትን አስተላልፍሎታለሁ። በተቻለ መጠን በፍጥነት ለመስራት እንሞክራለን።
አየህ
እሺ ስለደወሉ እናመሰግናለን። ሌላ የመረዶት ነገር አለ?
አ፣
ምን አሉኝ?
አይ በቃ እሱ ከተ እንትን መች ይገባል?
ጊ- ጊዜውን እኛ አናውቀውም። እነሱ ናቸው በጨረሱ ጊዜ የሚያሳውቁን። ደውለን አየህ፣ አየህ፣ እናሳውቆታለን።
አየህ።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ምሽት።
እሺ